ጤና አይሰማም?
የተቆራረጠ ነው መሰለኝ።
እሺ፣ ከቢጃ ኢትዮጵያ ነው የምደውለው።
እሺ፣ ከብጃይ ነው። እሺ፣ ምንድን ነው የሆነው ድራፍት ማሽኑ?
ድራፍቱን እንትኑን የተ የብረቱን እንትን የሆነ እዛ ነው መቀነሻ መጨመሪያውን እንትኑን
አይቀንስም አይጨ- ብሮ ይዛል ይዛል ዝም ብሎ ይዛል።
እህ። እሺ፣ ጥያቄዎትን መዝበድ ለጥገና ባለሙያዎች አስ እ? አቤት ሌላ ምረዳውት ነገር አለ?
ሌላ
ምረዳውት ነገር አለ? ደንበኛችን ሌላ እ፣ በቃ የለም። እሱ ብቻ ከተስተካከለ ሰው ወደና ራፍቱ የምጠረው የመስተካከል ብቻ ነው የምለው። አሁን ኳስ ስላለ ብዛት እየተሸጠ ነው።
እሺ፣ ጥያቄዎችን ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች አስተላልፋለሁ። ስለ ሉና ምስ አስተያየት ከሚሰሙ ድምጽ በኋላ ያስቀርብ